ቦነስ መቀበል ፈልጌ ነበር። ቦነስ ማወቅ ይሄ ኳስ ነው አይደለ?
አዎ አሁን እንዴት ካሸርክ ወዲያውኑ ትነግረኛለህ?
አስራ ሁለት ሰባ አንድ እሺ
ሰላሳ አምስት ሀያ
ሰላሳ አምስት ሀያ እሺ ጠብቀኝ። ቦነስ የለውም። እሺ ሁለት lost እና አንድ void አለው።
ምን ነው ሁሉ ሁሉ ጨዋታ እኮ ተጫውቷል።
ተጫውቷል። አዎ ሁለት lost ነው ያለው አንድ የሊቨርፑል እና የኬቪ ነው አረ የሚለው ሊቨርፑል የሚል የለውም።
አለው። አሁን ገብተህ check አድርግ እስኪ። አሁን update ሆኗል
ለ- ሊቨርፑል የሚል የለውም።
እ
ቆይ እስኪ ቆይ ቁጥሩን እም፣ ቁጥሩን
ቁጥሩን ተሳስተህ ነው?
አንድ ጊዜ አዎ አስራ ሁለት ሰባ አንድ
አስራ ቆይ አንዴ ይቅርታ። እሺ አስራ ሁለት ሰባ አንድ እሺ
ሰላሳ አምስት ሀያ ልክ ነህ ነው ሰላሳ አምስት ሀያ ነው ሰላሳ አምስት ሀያ ነው
ሰላሳ አምስት ሀያ
አዎ ሁለት lost አለው አለው አለው ሊቨርፑል ከዌስትሃም የሚለውና የኬቪ ሰላሳ ስድስት ስታንዳርድ አርጊዎች ናት እሺ።
ሊቨርፑል ስለሌለው አስራ ሁለት ሰላሳ አምስት ሚለው ሰላሳ ስድስት አርጊ እሺ ይቅርታ ይሄም እንደዛው ነው ሎስ ነው
ሎስትማ አለ ግን ሁለት አይደለም አንድ ነው።
ሁለት ነው ይኸውልህ የኤፍሲ
ኤፍሲ ዩኒየን በርሊን ኤፍሲ የሚለውና የኢንተር ሚላን ከቦሎንጋ ፊልበርግ ከኤፍሲ ሄንድ ምናምን በረካውኝ በይስ እ እ ታንኪዩ እሺ እሺ
በርታ የለ